ሄሎ ሄሎ ታምራት ወዬ፣ እንዴት ነህ?
እግዚአብሔር ይመስገን።
አለሁ አለሁ። እኔ የምልህ ቃሊቲ ቅድስት የምትባል customer ይዘህላት አላ አዎ፣ ገብርኤል ጋር
ወደዛ መሰለችኝ። I think አዎ፣ ገብርኤል ቤተክርስቲያን ሰባት product ስድስት ነው ስድስት ነው ስድስት አይደል? የቅድስት የቅድስት ቃሊቲ PDF ነው። ስንት order ትዕግስት አልሽኛ?
ቅድስት ቅድስት ቅድስት ይኸው መጨረሻ ላይ ሰባት product አዎ ሰባት አዎ፣ ይዘህላት አላ አዎ መጨረሻ ነው ማወርድላት። ለምን ቤቴል ምናምን ብዙ ስላለኝ ጀሞ እሺ፣ ለማንኛውም ትዳ- ትደውልልሃለች ንገራት። እሺ እሺ እናቴ እሺ እሺ እሺ ቻው